Hello ጤና ይስጥልን።
በጣም ጤና ይስጥልኝ።
ምንድን ነው ዛሬ ብሩ ለምን አይላክም?
ምን ነበር ወንድሜ?
check board እ check board Jackpot check board አዎ፣ ጨዋታ የጨዋታ የአስይዘም ቁጥር ይለቀቃል። እሺ ትንሽ ጠብቀን ወንድሜ።
እስከ ስንት ሰዓት?
እ ምን ችግር አለ?
አይ አይደለም፣ ይለቀቃል። አሁን
አሁን አዎ፣
እሺ እሺ